ጤና ይስጥልን hello ቪዛ ልጃ ነኝ። እባክዎት ምን አይነት ጉዞ መረጃ እንስጦት? hello hello፣ አይሰማም ደንበኛ? hello አይሰማም?
ይሰማኛል። አይሰማሽም?
አሁን ይሰማኛል።
ወደ አሜሪካ ብዬሽ ነበር ለስራ።
እሺ website ሰሩት ያዘ
አዎ እልሻለሁ።
እሺ W W W
ደብሊው ደብሊው ሶስት ደብሊው ነው።
አዎ dot
እሺ ሶስት ደብሊው ዶት Indeed
እ?
Indeed I N D I N
M N N
I M I N
አዎ
እ D double E
double E D ከዛ Indeed ማለት ነው dot com
dot com አዎ ሌላ ደግሞ USA jobs ብሎ search አድርጉ።
ሌላ ደግሞ ምን አለሽ?
USA jobs
ቴንጆ አዎ